ሳለ አይኔ እያበዛው በጽኑ ራመዳለሁ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ የጽድቅ ብርሃኔ ሙሉ ቀን እስኪሆን እንዲበራ ፀሐይ እየጨማመርኩኝ እታገላለሁ እወርስ መንግሥተ ሰማይ እጄን እንኳን አልሰጥም ለሚያደካክመኝ ለሚያዘለኝ ሽንፈት ኢየሱሴ በኃይል የማልወጣው የለም በዘላለሙ ብርታት ኃይሌ እየጨመርኩ እበረታለሁ ኃይሌ እያበዛው በጽኑ ራመዳለሁ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ አውቃለሁ በእኔ ዘንድ አቅም ችሎታዬ በጣም አናሳ ሆኖ በትር ምርኮዝ ግን ሁሌ ያጽናኑኛል በሰልፍ ብርቱ እንድሆን ወገቢያ ይፈታ ትጥቄና ጠብቃለሁ እንደገና ሩጫ ሽልማቱ የኔ ነው ከቶ አላስነጥቅም የድል አክሊሌን ሟጫ ኃይሌ እየጨመርኩ እበረታለሁ ኃይሌ እያበዛው በጽኑ ራመዳለሁ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ በደጆች ያደባሁ የኃጢአት ንግሥናን ዛሬ ዙፋኑን ጥላለሁ ፈጥኜ በስፍራው ጽድቄን ጌታ ኢየሱስ አንተን አነግሥሃለሁ ያልተስተካከለው የልቤ ክፋት በቃለ ጌታ ተገርዞ ማየት መናፈቄን ሁሉቱን በውስጤ አደርጋለሁ በቶሎ ኃይሌ እየጨመርኩ እበረታለሁ ኃይሌ እያበዛው በጽኑ ራመዳለሁ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ ኃይሌ እየጨመርኩ እበረታለሁ ኃይሌ እያበዛው በጽኑ ራመዳለሁ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ እሄዳለሁ ካንተ ጋር ወደ ጽዮን ተራራ እሄዳለሁ ካንተ ጋር ወደ ምስጋና መኖሪያ ኃይሌ እየጨመርኩ እበረታለሁ ኃይሌ እያበዛው በጽኑ ራመዳለሁ እሄ